ሄሎ ሄሎ
ኦ ጤና ይስጥልኝ።
አብሮ ስጥልን እ፣ ከፊል ነበረ የምደውልልህ በእኛ ቴሌብር ተመዝግበ ነበረ።
እ ቴሌብር agent ኡ
ቴሌብር agent እ፣ ተመዝግበ ነበረ
እ፣ እ፣ አ፣ እና ካልተጠቀምክበት cancel እንድናደርገው እና እንድትሰራበት ነበር የደወልኩልህ።
እ፣
እ፣ ምን ላርግልህ ማለት መስራት ትፈልጋለህ? ቴሌብር active እንድናደርግልህ ነበር እም?
እስቲ በኋላ እንነጋገርበት። አሁን የሆነ ቦታ ነው ያለው።
እሺ በቃ ደውልልኝ።
እሺ እሺ እሺ፣ መልካም ቀን